hello ሰማንያ ስምንት ሰላሳ ሶስት
ሰማንያ ስምንት ሰላሳ ሶስት እሺ ምንድን ነው
አስተካክለ complete በዪ
ለምንድን ነው የሚስተካከልልን እ፣ ሶስት ደቂቃን አራት ደቂቃ ሲቀረኝ ነው ያዘዛችሁት ሬስቶራንት ከዛ
አሳውቅ ነበረ ሀስ- ሀሴት አለች
አዎ አለች ሀሴት ሴት ያለች ታውቋለች ይሄን ግን ነግሬያት ነበረ ፍጫት ዝም ብለሽ ፍጫት እሷ ትጋጨታለች የሆነ ፍጫት ለማንኛውም
ይሄ እኮ ሌላ አዲስ system ነው እና ስልክ መቀየር አንችልም እኔ አስተላልፍልሃለሁ ለሀሴት እነግርልሃለሁ
ምን አልሽኝ
ይሄ አዲስ አብዴ ይሄንን ማለት ነው እንደ ድሮ ስልክ ስላልሆነ መስጠት አልችልም እነግርልሃለሁ እሺ
okay so ምን እሺ አስተያየት complete በይልኝ ብሎሻል በያት እላታለሁ እንደዛ እላታለሁ አብዴ እሺ እንዳትረሺ አልረሳም በፍጹም እሺ አብዴ